Good afternoon, RFP. That is Niwa Communastro.
አብሮ ይስጥልን። ቴሌግራም ላይ ቅድም ላክልኝ ብለሽኝ ልክልሽ ነበር። በይለት ጤና ይስጥልኝ።
አብሮ ይስጥልን።
እሺ፣ ደንበኛችን ምን ልርዶት?
ቅድም ደውዬልሽ ነበር። ቴሌግራም ላይ ስክሪንሾት አድርገን ላክልኝ ብለሽኝ በሌላ ስልክ ልክልሽ ነበር እሺ፣
እና እና
ሀምሳ ብር እና
አርባ አምስት ብር ነው ሀምሳ ብር
ሀምሳ ብር እና አርባ አምስት ሁለት ናቸው።
እሺ፣ ደንበኛችን
በሌላ ስልክ ልኬልሻለሁ screenshot አድርጌ ስልክ ቁጥሩን ይንገሩኝ፣
ዜሮ ዘጠኝ ሀያ ሶስት
የላኩበትን ደንበኛችን።
ስንት ስንት ናቸው? ዜሮ ዘጠኝ አርባ
እሺ፣
አስራ ሁለት እሺ፣
ሀምሳ ሶስት
እሺ፣ ዘጠና አንድ ዘጠና አንድ መጨረሻ
እሺ ደንበኛችን አግኝተነዋል። ያመለከቱት የ deposit ችግር ስለሆነ የቴሌ ብሩን ደረሰኝ ወይ ደግሞ ከ CBE ከሆነ የላ- የላኩት የ CBE ውን መልእክት ነው። ያንን መላክ ይችላሉ ደንበኛችን።
ምንድን ነው የምልከው አሁን?
ከቴሌ ብሮት እንዳስተላለፉ ነግረውን ነበር። ለዚህ የቴሌ ብሩን መልእክት screenshot አንስተው ይላኩልን ወይ ቴሌ ብር ደግሞ አሁን ቆርጧል ብሎ message የላከልኝን የዛ ቀኑን አጥፍቼዋለሁ ሳላቅ ማለት ነው።
እሺ ያንን እና እንዴት ካጠፉት እም።
ከቴሌብር መልእክቱን እ፣ ደግሞ ማስላክ ስለሚችሉ ቴሌብሩን ያን እ፣ ብሮችን ያነጋግሯቸው።
okay ቴሌ ብር ደውዬ
መስመር ላይ ያለው
hello
ካጠፉት ደንበኛችን ከቴሌብር እ፣ መልእክቱን እ፣ ስለሚልኩ ደግሞ አ፣ ቴሌብሮችን ያናግሯቸው።
okay ደውዬ
መስመር ላይ ያሉ ደንበኛችን
አለሁ አዎ ልደውል እነሱ ጋር እነሱ ጋር ያመልክቱ። ደንበኛችን እሺ፣ ሲያገኙት ደግሞ ይላኩልን፣ እ፣ ይስተካከልሎታል።
እሺ እሺ አመሰግናለሁ እሺ መልካም ቀን ይሁንልዎት።
ለሁላችንም